ሄሎ አለ አለ ሰላም አለን እግዚአብሔር ይመስገን። ይሄ ሪስኩ አያሳይም ነበር አድሬሱ
ቁጥሩን ያሳይም አሁን ቤት ረጅ እንትኑ ቀኑ ልክ ነው የተቀመጠበት ዴቱ
ከዛኛው ነው አንደኛው አንደኛው ላይ ስለነበረ ዩኒ ዲስክ በፍላሽ ገርብቼ ነበር ያመጣው።
ኦኬ እሺ አይገባኝ። አረ የኮምፒውተሩ ቀን ምናምን ልክ ነው ወይ የተቀመጠው ነው ጥያቄ።
ቅድም format አስደርጌው ነበር እዛ
አዎ ገባኝ። አይ ቀኖቹ ቀኖቹ ልክ ነው የተቀመጠው። ኢንተርኔት ላይ መቀመጥ አለበት። ናይሮቢ ላይ አድርገው።
ናይሮቢ ላይ አዎ የ- አሁን የ AnyDesk የምትልከው የኮምፒውተር አለ አይደለ? ኮምፒውተሩ አዎ።
AnyDesk ያለበት አዎ።
download ያረግክበት አ ቀኖቹን ያቸው ስንት ነው የሚለው የምት- ቀኑ?
setting ላይ ነው የምገባው።
አይ ገብቼ እዚህ ነው ጥግ ላይ በቀኝክ በኩል ጥግ ላይ ያለች አይደል ቀን ያው ታች እንትኑ task bar ኡ ጋር አዎ ቀኗ ምን ስንት ነው የሚለው በአንድ restart አድርጎ እየከፈተ ነው ኮምፒውተሩን።
በቃ ያውና ቴሌግራም ላይ ጻፍልሽ።